પેલા આપણે ડિસ્કસ કરાવી નાખ્યું આખું લટાવ
እንትን ነበር ቅድም ደውዬ ነበር በቴሌግራም ላክልኝ ብለሽኝ አጣሁት ቴሌግራም ላይ እንትኑ ሴቭ አድርጌው ምኑን ትኬት ነበር
ንገረኝ እሺ ካቻልክ ኮድ የለውም አባ አይዲው ነው የሚታይ በስልክ በአይዲውን ኦኬ እሺ ስልክ ቁጥርን ንገረኝ አባ ማለት የቆረጥክበትን ነው እሺ ምትነግረኝ ሀያ ስምንት ሀያ ስምንት እሺ ዘጠና ሰባት ዘጠና ሰባት ሰማንያ ስድስት ሰማንያ ስድስት ሀያ አምስት ብዙ ትኬት ነው
ምን አልከኝ
ብዙ ትኬት ነው ነው የምልሽ
እሺ ችግር የለውም እሺ የመጨረሻና የመጀመሪያውን ፊደል እየነገርከኝ check እናደርገዋለን እሺ ID ውን አዎ ያ
እሺ
እሺ ከየትኛው ልጀምር ንገረኝ እሺ ሁሉም መጀመሪያ በቀን እንድለየው አንዴ ሁሉም በአስራ ሶስት ትላንት የቆረጥካቸው ናቸው ወይስ ከዛ በፊት የነበረም ነው ኧረ የትናንትና ናቸው ሁሉም የትላንት ብቻ ናቸው የትናንትና ናቸው እሺ አሁን ንገረኝ እሺ የመጀመሪያና የመጨረሻ ፊደላቸውን ንገረኝ
ID ያችን